ሄሎ
ሄሎ ሰላም ነው?
ሰላም።
አለ አንተ ኤቭሪ ሁለት ሺህ ስድስት አውቶማቲክ ነች ለመሸጥ ፈልጌ ነበረ። እንዴት ነው እሺ።
ማድረግ የማደርገው?
ይዘህልና
እ?
ይዘኸውና መሸጫ ይዘኸውና
የቱ ጋር ነበር ያልሽኝ? ቅድም ገብዬ ነበር።
መስቀል ይሄ Flower ታቆረ- ናዝራ ሆቴል።
መስቀል Flower አዎ ነው እንዴ? መስቀል Flower ነው እ አዎ መስቀል Flower ናዝ- ና- ናዝራ ሆቴል ጋር ናዝራ ሆቴል አዎ ብለህ ጠይቅና እዛ ጋር ስትደርስ ደውልልኝ። hello አዎ